ሄሎ ሄሎ፣ ሰላም ነው?
ሰላም ነው።
ከ Best Bet ነው የምደውልልህ።
አሀ
አዎ፣ ቴሌግራም ላይ እያወራኝ ነበር አይደል?
አዎ
አዎ፣ account history ውስጥ ነው እሺ፣ ትኬቱን የምታገኘው።
ምን account- account ኡ?
አዎ፣ ትኬት ትኬት አይደለ?
አዎ ትኬት ነው ትኬት አይደለ? የፈለገው እንዲታረምልን ነው አይደል? ትኬት አላረም block ነው ትኬቱ።
እና ትኬቱ በዚህ ውስጥ ነበረ እና ትናንት ነበረ። ዛሬ ደግሞ ስፈልግ አጣሁኝ።
አለ account history ውስጥ ስትገባ አለ። እሺ፣ የቆረጥካቸው ትኬቶች ሁሉም አሉ፣
ሁሉም አሉ።
ሁሉም አሉ። አዎ፣ የቆረጥካቸውን በ- በሙሉ check ማድረግ ትችላለህ። ከዛ የትኛውን እንዲታረምልህ የፈለግከውን screenshot አድርገህ ላክልኝ ለእኔ ቴሌግራም ላይ። ticket ID ውን ጻፍልኝ ወይም
እና ትኬቱ ትናንት የሆነ ነበረበት ቦታ አሁን ስፈልግ አጣሁኝ።
አለ የለውም።
አለ አለ account history ውስጥ ግባ። እሺ ሁሉም አለ።
account history።
አ
እሺ እዛ ስገባ አገኛለሁ አይደለ?
አ ታገኘዋለህ። አ
እሺ አሁንም ትንሽ እዛ ጋር ሞክሬ አስመልስላለሁ።
በቃ ላክልኝ ቴሌግራም ላይ። እሺ እሺ እሺ፣ አመሰግናለሁ። እሺ እሺ እሺ